ጤና ይስጥልን መስፍን ቤት ሄሎ አቤት አቤት ይስጥልን ቤት ቤት ኤክስ ቤት ቤስት ቤት ቤስት ቤት ገብቶኛል። እሺ እኔ ምንሽ እሺ።
አድ- አድራሻችሁ ባምቢ ሄዶ ምንጻ ጋር እ?
ሄዶ አይደለም እ፣ እ፣ እናት ባንክ አለ አይደል ባምቢስ ጋር ዋና መስሪያ ቤት እና- እናት ባንክ መስሪያ ቤት አዎ እሺ በሱ ጀርባ ወይም ደግሞ እሱ ጋር ፎቁ ጋር መታጠፊያ ያለ ቅያስ በሱ በኩል ገባ ስትል አዳማ real estate የሚላል እዛ ፎቅ ላይ ነው አዳማ real estate ሚል አዎ አዳማ ሪል ስቴት ራሱ ፎቁ ላይ ማለት ነው።
አዎ እሺ እ? ደውልልን ስደርስ ችግር የለውም እሺ